ጤና ይስጥልኝ።
ሄሎ ሄላ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ዶንኪ ዩቲዩብ ላይ እንደወሉት የምንረዳው
ኢንስታርቼት ነው እሺ፣ ለመምጣት ፈልጌ ነበር።
እሺ፣ ቦሌ ደንበል
እሺ፣ አበሮች ህንፃ አራተኛ ፎቅ።
እሺ። አንድ
እሺ፣ መልሰው ይደውሉልኝ።
እሺ፣ ይኸው ይኸው በቃ ንገሪ። ቦሌ ደንበል
አበሮች ህንፃ አራተኛ ፎቅ። ሰላም ጤና ይስጥልኝ።